ጤና ይስጥልን ማንባባ።
hello
ጤና ይስጥልን።
ጤና ይስጥልኝ። የት ባንክ መታወቂያ?
ትክክለኛ ቦታ ንገሪኝ
የምን ነበር አባት? ምን መኪና ፈልገው ነው?
እ ምን አይነት መኪና ፈልገው ነው?
እየመጣን ስለሆነ እዛ መተን እናያለን ብለን የትኛው branch ኣችን የሚመጡት?
አሁን መስቀል ፍላወር
እሺ ምስራቅ በር ስጋ ቤትን ያውቁታል?
ድሪም ላይነር አካባቢ ነው ወይም ወደ ድሪም ጋዜቦ ነው ላይነርን ድሪም እ?
ላይነርን ወረድ ሲ- ይስሙኝ ወረድ ብሎ?
አባት። ድሪም ወረድ ሲሉ አፍሮሊንክስ ሞተር የሚል አለ። በአፍሮሊንክስ ሞተር ትክክል ይግቡ።
በቃ እ፣ ከእንትን ኢዝ- እ፣ ናዝራ ሆቴል ጋር ይደርሳል
ናዝራ ሆቴል ጋር ከሆኑ በናዝራ ሆቴል ፊት ለፊት ትንሽ ወደ ላይ ሲሄዱ U-turn አለ። ከናዝራ ወደ ላይ ሲሄዱ U-turn አለ። በስተቀኝ በኩል በዛኛው ሲገቡ በኩል በስተቀኝ በ- በድሪም በስተቀኝ ላይነር በኩል ስትሬት ማለት ነው በሱ በኩል መንገዱ አፍሮሊንክስ ሞተር የሚል አለ።
አውቶ አፍሮሊንክ
አቶ ቢድ አፍሮሊንክ አፍሮሊንክ አፍሮሊንክ
ንገረኝ ጊዜ
አፍሮሊንክ አቶሚንክ አፍሮ አፍሮ አውቶ አፍሮሊንክ
እሺ እሺ እና